ሄሎ ሄሎ
አቤት ጤና ይስጥልኝ።
ሰላም እንደምን አለሽ?
እግዚአብሔር ይመስገን።
እሺ ምን ልታዝሽ?
ድንቅ ልጆች ላይ ልጠቁማችሁ ነበረ።
እሺ ማን ልበል ስምሽን?
የእኔ ራሄል
እሺ ራሄል ማንን ነበር የምታስ የምታስ እንትን የምትይው?
አርሴማዊት በረከት ትባላለች።
ቻል ታሌንቷ ምንድን ነው?
በጣም ፈጣን ናት። በቃ ለሁሉ ለእውቀቶቿ ምናምን በጣም ፈጣን ናት እና እም፣ ስንት ዓመቷ ነው አርሴማ?
አራት
እሺ ቪዲዮ መላክ ትችያለሽ?
አዎ እንደሱ የለኝም። ቆይ ግን ቤተሰብ ካላት መጠየቅ ይቻላል?
እ
ጠይቄ መላክ ይቻላል? ቤተሰቦቿ ጋር ይቻላል።
ካለ እኔ ጋር የለም።
ትችያለሽ።
ኦኬ እሺ እሺ ቴንኪው።